Hello አቤት። ዘይሩ We Plus ነው የምደውለው። ዊ ፕላስ ከምን?
ዊ ፕላስ
እሺ።
የሚባል ድርጅት ነው እና አንድ application develop አድርጓል። እዛ ላይ በነፃ እየመዘገበ ነው። አሁን ላይ ምዝገባ ላይ ነን እና store ኣችሁን እዛ ላይ ማስተዋወቅ ከፈለጋችሁ እና መገበያየት ከ customer ጋር ከፈለጋችሁ እ፣ ፈቃደኛ ከሆኛችሁ እንድትመዘገቡ ነበር።
እሺ።
ፈርኒቸር ቤት አላችሁ?
አ፣
እሺ። እና እዛ ላይ እዛ ላይ promote እንድታደርጉበት link ልላክልና application ኡን አውርደህ ትመዘገባለህ።
ችግር የለም። እሺ፣ እሺ፣ በቃ ልክልሃለሁ።
እሺ፣ አመሰግናለሁ።
አዎ።